ጤና ይስጥልኝ።
ሄሎ።
ጀባ ኮምፒውተር ነው።
እናስልን እንትን ብሎብኝ ነበር አባተር እየተጫወትኩ ማለት ነው።
እሺ
እና ከአሁን በፊትም የሆነ ብር ተወስዶብኝ ነበር።
አሁን በፊት አሁን ደግሞ አስራ ሶስት ማታ ልክ- ልኬ ማለት ነው ወደ ቴሌብር ስልክ ወዴት እንደገባ አይታወቅም። የለም
ዊዝድሮ አድርገው ነው።
አዎ፣ ሳደርግ ከዛ አልገባም።
እሺ ከዝውውር ታሪክ ላይ ያልገባልን ፎቶ አንስተው በቴሌግራም ይላኩልን።
ዝውውር ታሪክ ላይ ያገኘዋለሁ።
አዎ
እሺ፣ ዝውውር ታሪክ እሺ።
ወይ ደግሞ transaction history ማለት ነው።